ጤና ይስጥልኝ ቤተሰቤት ረድኤት ነኝ ምን ላርዳው?
ሰላም እንዴት ነሽ?
ሰላም።
አይ deposit አድርጌ አልመጣልኝም አሁን።
እሺ deposit ስታደርግ የደረሰን text Telegram ላይ ላክልን።
text የለውም ዝም ብሎ ነው deposit ወደ CBE ከ CBE ወደ እሱ እኮ ከ CBE የደረሰ text ምንም የለም።
የለም።
CBE ደውልና ስልካቸውና እንትን በል ግዴታ ቴክስቱ ያስፈልጋል።
ቴክስት አዎ
እሺ።
እሺ